ታድሏል አካሌ ይዟል ድርሻውን ታድሏል አካሌ ይዟል ድርሻውን ብቻ ያዝልቅልን መጨረሻውን ታድሏል አካሌ ይዟል ድርሻውን ታድሏል አካሌ ይዟል ድርሻውን ብቻ ያዝልቅልን መጨረሻውን ብንገናኝ አንድ ቀን ተዋውቀን ይሄዋለን ተደስተን ስቀን ምንም ሳይቀርባት ሞልታ ደረሰችኝ ለልብ ያልጎደለች ላይን ያላነሰችኝ ለፍቅር ፈቅራየሁ ለሀሳቤ መጽናኛ ለአካሌ ዘመድ ተስፋ ስትወደናይ ይኸው በእሷ ጊዜ ቸምቸኝ መውደድ የበረደ ጎኔ የሚወደው ጀመረ እስከ መጨረሻው እድሌ ባማረ መቼም ያደላል የሰው መልካም ምኞት የሰው ምርቃት ሲሆንል በሉኝ ነፍሷን ከነፍሴ ጋር አብሮ እንዲያዘልቃት ይቻ ይቻ ይቻ ይቻ በአይኗ ተመልክታይ በአይኔ ተመልክቻታይ ድርሻዬን አይቻት አፈቀርኳት እንጂ መስከረም ትቻት ታድሏል አካሌ ይዟል ድርሻውን ታድሏል አካሌ ይዟል ድርሻውን ብቻ ያዝልቅልን መጨረሻውን ታድሏል አካሌ ይዟል ድርሻውን ታድሏል አካሌ ይዟል ድርሻውን ብቻ ያዝልቅልን መጨረሻውን ብንገናኝ አንድ ቀን ተውቅን ይኸዋለን ተደስተን ስቀን አሁን ነው የገባኝ በፍቅር ማለጌ ሳምና ስትተጋኝ ይቸ ሰው ማረጌ እንደ ጎበዝ ኒሻን ደምቃ ባትዋብም በብዙ ቀለማት ቸዋል ከደረቴ የአካላት የጌነች የልቤ ሽልማት ከዳር ስጠብቀው የፍቅርን መድረሻ ከመሃል ተገኘች የኔ መጨረሻ መጠን ስፈልግ ልቤን ምያቅጣጫው በዚህም በዚያም ልክ አሻግሬ ሳት ከወዳ ሳስባ ከዚህ መጣች ልክ ይቻ ይቻ ይቻ በአይኗ ተመልክታይ በአይነ ተመልከቻታይ ድርሻዬን አይቻት አፈቀርኳት እንጂ መስከረም ትቻት